ሄሎ ጤና ይስጥልኝ ችችት
ሰላም ናት።
ሰላም
እኔ ስኳር አዝዤ እሺ ለዛሬ ይመጣል ተብሎ ነው። በሳምንት ነበር ያዘዝኩት። ሰኞ ይመጣል ብላችሁ ነበረ።
እሺ
አሁን ያላችሁኝ ነገር የለምና
ኦኬ እሺ ምን ቆይቷል ከ- እንዳላስፈለገ ቆይቷል ከታ- ከታዘዘ በዚህ ቁጥር ነው አሳዞ የታዘዘው አስቶር ላይ የለም ተብሎ ሰኞ ይመጣል ጠብቂ ብለውኝ ነበረ። ሻምፖ okay እሺ አዎ አራት ኪሎ ሽ- ስኳር ማለት አዎ፣ ትናጋ እሺ።
ስደውል ዛሬ የለውም አለኝ። ያመጣልኝ okay እሺ አንዴ check አድርጌ ልደውልት እሺ፣ ማን እንዲያዘው እሺ።
driver ሲሆን location ኑ የት ነበር ይቅርታ ብሔረቴ
የት አሉኝ ይቅርታ ብሔረ ጽጌ ማርያም እሺ እሺ ደውሎታለሁ እሺ መልሽ እሺ፣ thank you።
እሺ